ሄሎ ሄሎ፣ አቤት ባቲካ
አቤት፣ እንዴት ነሽ?
እግዚአብሔር ይመስገን።
ከሐዋሳ ኤክስፕረስ ነው ምደውልልሽ።
ዋሳ እሺ፣ ሰላም ነው ሁሉ ሰላም አለው። ደህና ነኝ አለን፣ እግዚአብሔር ይመስገን።
እኔ ማርያምን አልበላም። ደህና ነኝ ይመስገን። እናቴ የተባረከ ምሳ እየበላሁ ነው እና የተባረከ እንብላ
ስቀድምሽ ማለት ነው። Color እንድትመርጪ text እሺ።
አድርጌልሽ ነበረ።
አዎ white ነበር እስካሁን ሲሰራበት የነበረው ነጩ ነበር እና Okay፣ ሙሉ እ- ነጭ ይሁንልሽ። ሁሉም ሙሉ ነጭ ነጩ stand stand up እንትን የሚቆመው ማለት ነው። ይሄ filter እና zipper ያለው በነጩ እ- እ።
filter እና zipper አለው የላኩልሽ እንትኑ ላይ link ኡ ላይ ስትከፍቹ አይተሽዋላ አዎ
እና እንደ እሱ pad ሆኖ ነገሮች በነጩ ነው።
በአንድ ኪሎ እና በሀፍ ኬጂ
አ፣ እሺ ስንት ፍሬ ይሁን? minimum እ- order እስኪ- አስር ነው የሚለው።
order minimum order ስንት ነው የሚለው?
አስር አስር ሺህ አስር አይ አስር አስር ፍሬ ኧረ እባክህ አስር ሰፊ bag።
ያለው እንዴ አስር bag ጋር ላይ ነው።
የወሰን ቴ- ታውቂያለሽ?
ከአስር Okay።
እስከ ዘጠና ዘጠኝ bag አንድ እህም።
price ነው። ከመቶ እስከ አንድ ሺህ አን- ሌላ አንድ price ነው።
እህም።
አ፣ ከአንድ ሺህ በላይ ደግሞ ሌላ price ነው። ሶስት price ነው ያለው። እየጨመረ በሄደ ቁጥር ዋጋው እየቀነሰ ነው ዋጋ- የሚሄደው።
አዎ አዎ ልክ ነሽ።
አዎ።
እሺ ስለዚህ እ፣ እኔ ማለት ዋጋው አሁን ዋጋውን ስሪና በእናንተ ዋጋውን ስሪና ንገሪኝ። ከዛ decide አደርጋለሁ ስንት እንደማዝ ስለዚህ የአስር ልስራልሽ ማለት minimum የ minimum order ኡ minimum order አስር ነው።
እሺ ከዛ እ፣ በታች መስራት ስለማያስችለኝ ማለት ነው።
ከሁለት መቶ ከሶስት መቶ በላይ በሆነ እስቲ ስሪ። ከአንድ ሺህ በ- የአንድ ሺውን ስሪልኝ እስቲ።
የአንድ ሺውን ልስራልሽ።
እሺ የአንድ ሺውን ስሪልኝ። አዎ የአንድ ሺውን ሳ- እሺ።
በእናንተ ስሪልኝና አዎ እ፣ እንትኑ ላይ ተ- እንትን በይልኝ ተጠንቀቂልኝ። እሺ እንትኑ ይሄ ምንድን ነው ፓኬጁ ላይ ብዙ አይነት ነው ያለው፣ በጣም አዎ።
ብዙ አይነት ማለት ነው።
እም፣ ስለዚህ zipper ያለው መሆኑ filter እህ።
ያለው መሆኑን ለቡና filter?
ስለሆነ የምፈልገው ማለት ነው። አዎ filter ያለው ነው። zipper ባለ zipper ኡ ነው።
Okay ፎቶ ብትልኪልኝ አሪፍ ነው። እኔ compare ቆይ፣ እንደው እንዳደረገው ፎቶ material ኦቹን ልላክልኝ።
ስለማላውቃቸው አሁን የሆነ ነገር አንቺ የላክሽሊ link ነው እዚህ ጋር የሚከፍትልኝ so አዎ፣ አንቺ እዛም by ላይ- default እዛው የሆነ link ኡ ላይ ከላክሽልኝ ስት- አ!
እ፣
ሲ- link ኡ ላይ ስትከፍቱ ራሱ ብዙ አይነት ነው መሰለኝ የሚያመጣው።
Okay ይሄ ልሽ manufacture plain surface ሰላሳ እም።
በሰላሳ ሴንቲሜትር እም።
aluminium foil sheet አዎ፣ ቸኮሌት አልኩኝ። አዎ።
wrapping ነው የሚለው።
ቆይ እስኪ እኔም ልላክልሽና አንቺም በደንብ ታዩና ምናልባት የተሳሳተም ከሆነ ወደ ትክክለኛው እንትን ታረጊዋለሽ አይሻልም?
ችግር ብልክልሽ የለውም። እኔም ደግሞ አይሻልም? ብታዪው?
የመጣልኝን ፎቶ እያነሳው አዎ።
ልላክልሽ ከመስራቴ በፊት ነው አይደለም በ- የሚለውን confirm እንደራረግና አዎ።
እንደዛ ይሻላል። ስለዚህ አሁን አንቺ እሺ፣ የምትፈልጊውን ላኪልኝ። Color እሺ።
Combination ይቻላል።
አዎ።
የሆነ ያህሉን የሆነ color የሆነ ያህሉን የሆነ color አዎ፣ ማድረግ ይቻላል።
ይቀላቅሉታል ብዬ አስባለሁ።
አዎ አዎ፣ አዎ።
እንደዛም ይቻላል።
እህም።
So color variation ኡን ያው በኋላ ከ price ኡን ካየሽ በኋላ ማድረግ እንችላለን አዎ።
ስናዛው
ጥሩ ዝም እሺ፣ እናቴ።
ብዬ price ኡን እሰራልሻለሁ። ላኪልኝ የምትፈልጊውን እቃ ግን
በቃ እልክልሻለሁ። በአንድ ሺህ ብር አድር በአንድ ሺህ ብዛት bag፣ በአንድ ሺህ አድርገሽ በአንድ ሺህ።
ዋጋውን ስሪና በእናንተ ትነግሪኛለሽ። በቃ እሺ፣ እሺ እናቴ እሺ፣ አመሰግናለሁ።
እሺ፣ አሁን እሺ።
ልክልሻለሁ ቴሌግራም ላይ። እሺ ደህና ነኝ።
እሺ፣ እሺ፣ ቻው፣ ሰላም ዋይ